ወይ check አረኩት አልገባምና አሁን የለቀቃችሁ ነበረ
አሁን ደውዬ ነበር። ብዙ ድሮ ነበር አንድ ሺህ ብር ነው አልገባም። ላይ ትልቁ አ ቆይ አንድ ጊዜ ገብቷል ብለህ ነው?
አዎ ብላኛ ትናንት ደውላችሁ ግን አሁን አሁን ገብቷል ብላኝ ነበር ግን እስካሁን አልገባም። አንድ ሺህ ብር
አሁን ደውለህ ነበር አይደል?
አ ቁጥሩን check አድርግ።
አ አንዴ ቆይ ላገናኘህ ካወራችሽ ጋር hello ወይ አቤት
አሁን ደውዬ ነበር።
ኃይል ነኝ ቅድም ያወራው አቤት ይፈረክ አ እና ግን አልገባም እስካሁን ገብቷል አካውንት ላይ እኮ አንድ ሺህ ምናምን ብር ነው ያለው
አሀ ከምን ነው ያለ ከቤስት ነው እኮ ከቤት ቤት አካውንት እኮ ነው ያለው ወደ ቤት ቤት አካውንት ነው ተመልሷል ያልኩ ነው እኔ እሺ አዎ እሺ፣ አዎ እሺ፣ እዛ ላይ ሲቀርብ እሺ።